ጤና ይስጥልኝ ማሊባባ። ደህና ነን።
ሰላም ነው።
እንግዲህ ስልክ ገባብኝ።
አለሁ።
እግዚአብሔር ወደች ይመስገን።
እንትን ዳማሳ ሱ አይቼ ነበር።
እሺ፣ በ van ኡ ነው ወይስ በየትኛው ነው?
A ሰባ A ሰባ አምስት ነጭ
በ van
አዎ van ነች። አ ስምንት ከሀምሳ
ስንት ስምንት ከሀምሳ
ስምንት
ስምንት መቶ ሀምሳ
መጨረሻዋ ነው አዎ፣ ስምንት መቶ ሀምሳ ድርድር ይኖረናል።
እንዴ? ስምንት ከሀምሳ እኮ መጨረሻ የምትንትሜና ልምጣ የት ነው? ምን
ሲመጡ ይደውሉልን መኪናው ምክንያት